ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። እንትን ነበረኝ ትኬት ነበረኝ እና postpone ሊሆን ነው።
እሺ አንድ ጨዋታ postponed ሆኖብህ ነው? ከቆረጥከው ትኬት ላይ ከቆረጥከው ትኬት ላይ አንድ ጨዋታ postponed ሆኖ ነው?
አዎ postponed ሆኖ ሀያ አራት ሰዓት ሞልቶታል እንዴ ጨዋታው ይካሄድ ሞልቶ- ከነበረው ሞልቶ ቆርጦታል ብሩን ማለት ነው።
አ- ሳይሆን ያ ጨዋታ ይካሄድ የነበረበት ሰዓት አለ አይደለ?
አዎ ሞልቶታል።
መራዘሙ ሞልቶታል። እሺ አዎ እንደዛ ከሆነ result ተለቆ ስለሚሆን cashier ኮድ ንገረኝና check ላድርግልህ።
check እሱን ሳይሆን አውርቼ ነበር አሁን ደውዬና እሺ
ነግራኝ ነበረ total odd ኡን እንትን ብለህ ሙሉ odd ኡን ደምረህ ለቆረጥኩለት ሲም ማን ነበር ያወራች?
ስሟን አላሽኩትም ቤቱ ነው ምናምን ነገር ነው ያለችኝ okay እሺ እሺ
እና
hello ቤቲ ናት hello።
ያወራችህ አይደለ?
መሰለኝ አዎ እሺ እ፣ ወይ ትደውልልክ መልሳ
okay customer ይዛለች ላስተላልፍልህ ነበር customer ያወራች ነው
okay ትደውልልሃለች እንደጨረሰች እሺ
አ፣ እሺ እሺ